ባባዬ ካልሽ ቅያሪ ናት ያለችው። አዎ ቅያሪ አዳ ማለት ነው።
ሄሎ ሄሎ ሰላም ጤና ይስጥልን።
ደህና ይስጥልን። አረ- እና እባክህ ቺፕቺፕ ነበር የምንደውለው።
እሺ እ፣ ቺፕቺፕን እንዴት አገኙት? ምን ያልተመቹት ነገር ካለ መስተካከል ያለበት ነገር ካለ እንድናወራ ነበር የደወልኩሎት። ቀጥታ እ- በጣም አስሜ ቆንጆ፣ በተለይ አቮካዶ ወድጄዋለሁ። ወንድ ነው የሚያመጣልኝ።
እሺ። አቮካዶ ቆንጆ ነው በጣም አዎ፣ ቆንጆ ነው።
OK። አጠቃላይ ግን መስተካከል ያለበት ነገር ካለ ምን መስተካከል አለበት?
እ- እስካሁን ቆንጆ ነው። ግን ሽንኩር አንዳንዴ የበሰበሰ ሽንኩር
የሽንኩርት quality የቀይ ሽንኩርት አይደለም።
እ፣ አንዳንድ ጊዜ ቀዩ ሽንኩር የሆነ የበቀለ እሺ።
ምናምን አለው አልፎ አልፎ
OK እንጂ ሌላው ነገር አሪፍ ነው። እሺ፣ በጣም አዎ፣ እናመሰግናለን። ይጠቀሙ። መልካም ቀን ይሆንልዎት።
እሺ፣ እግዚአብሔር ይስጥልኝ።
እሺ፣ እሺ፣ አመሰግናለሁ።
እሺ፣ እሺ።